Hello ጤና ይስጥልኝ Best Bet ራሄል ነኝ። ባኮ ምን ልርዳው?
ከ account ወደ account ገንዘብ አልገባልኝም ወጪ አድርገን።
እሺ አንድ የ Best Bet ቁጥርህን ንገረኝና check ላድርግልህ።
አቤት ስልክ ቁጥር ንገረኝና check ላድርግልህ።
በዚህ ነው ዜሮ ዘጠኝ አስር እሺ
ሰማንያ አምስት ዘጠና ሶስት ሰላሳ አንድ ሰላሳ አንድ ትናንትም ወጪ ያደረኩት አለ ሶስት መቶ ብር ዛሬም ሰባት መቶ ብር።
እሺ እሺ አንዴ መስመር ላይ ጠብቀኝ check አደርግልሃለሁ።
እሺ ቴክኖሎጂ ላይ ነው። ምክንያቱም ሰሞኑን እምቢ አለው እኮ ትናንትና አንድ አመት ልኮናል። ገባን?
ክብሩ አለሙ ነህ አይደለ?
አዎ አዎ process ላይ ነው። ለቻፓዎች አሳውቅልሃለሁ። እሺ transaction ስለበዛ ነው እየቆየባቸው ያለው። ትንሽ ታገሱ።
እሺ እሺ እሺ እሺ መልካም ቀን። እሺ